Hello ሰላም ጤና ይስጥልኝ። Best Bet ከዳር ነኝ። ዋኮም ልርዳው?
ትኬት ለማረጋገጥ ፈልጌ ነበር።
እሺ ይቻላል። cashier ኮዱ ንገረኝ።
እሺ አስራ ሶስት
እሺ ሰባ አስራ ዘጠኝ ሶስት አስራ ሶስት ሰባ ሰባ ዘጠኝ ዜሮ ዜሮ እሺ ሀያ ሰባት ሀያ ሰባት አ
እሺ ሶስት ትኬት ሶስት ጨዋታ ወጪ ሆኗል። እሺ ምንም ማለት ማለት ነው።
የለውም።
እና ሶስት ጨዋታው ጥሎኛል።
አዎ ሶስት ጨዋታ ወጪ ነው። አዎ ጥሏል።
ነው እሺ ሌላ ትኬት እስኪ አንዴ እሺ ይቻላል።
አስራ ሶስት እሺ ሰባ ስምንት እሺ ዘጠና ስምንት እሺ ሰማንያ ሁለት
ይቅርታ ወይ cashier ኮዱን ተሳስተሃል። እያወጣ አይደለም ትኬቱንና እስኪ አስራ ሶስት እሺ ሰባ ስምንት
እሺ ዘጠና ስምንት ሰማንያ ሁለት ዘጠና ስምንት ነው ዘጠና ስድስት ነው።
ዘጠና ስምንት እሺ እ ይሄም አንድ ላይ ሶስት አራት አምስት ስድስት ሰባት ስምንት ጨዋታ ነው ውጪ የሆነው ይሄማው። እሺ
ነው እሺ እሺ እሺ ተደወሉ። እናመሰግናለን። መልካም ቀን ይሁንልዎ።
እሺ እኔም አመሰግናለሁ።
እሺ